Malta?
ማልታ hello hello hello ሰላም ናችሁ?
ማነው?
አ፣ እንትን የሆነ voucher ላይ እ፣ ገብቶብኝ ነበር። ወደ ቻፓ ወይ ደግሞ ወደ እንትን ለመመለስ ፈልጌ ነበር። የሆነ ትንሽ ይዘህ እሺ ቴሌግራም account አችን አለ እ ቴሌግራም account አችን አለ
የለኝም።
እሺ አሁን የምነግርህን ስልክ ቁጥር save አድርገውና እሺ እ፣ ቴሌግራም account አችን ቴሌግራም ላይ አናግረንና በ voucher ወጪውን እንዴት ነው የምመለሰው ብለህ ከዛ እኛ step ኦቹን እንልክላለን በ voucher withdraw አድርገህ ነው አይደለ
አ ከዛ ወደ ቢስቴት account መመለስ ፈልገህ አ
እሺ ቴሌግራም አሁን የምነግርህን ስልክ ቁጥር save አድርገው 0903
እሺ 44
እስቲ ቆይ ምን ያህል ሰኪውን ግን ግል ቁጥር አይደል እንዴ? ዜሮ ዘጠኝ ዜሮ ሶስት 44 አርባ አራት
37 47
ሰላሳ ሰባት አርባ ሰባት አዎ ቴሌግራም ላይ